Salido Institute. Hello?
ሄሎ አይ ሰላም ይመስልኝ።
ሰላም ነው።
እግዚአብሔር ይመስገን።
እ፣ ሰው ለማገናኘት ፈልገን ነበረ እንዲረዳው ብለን ነበር። ሰይፉ የሚመስል ሰው
ምን አሉኝ?
እ?
ምን ምን አሉኝ?
ሄሎ ሄሎ፣ አንድ ሰው ለማገናኘት ፈልገን ነበረ። ሴፉ የሚመስል ሰው
ቁጭ ወንድሙን ነው እንዲረዳው ነው።
ሰይፉ የሚመስል እሸቱም እ?
እሸቱን
አዎ እሸቱ እሸቱ እንዲያ- እንዲያገናኝልን እንዲያገናኝልን።
በእውነት በእውነት እንደው ተፈጣሪ ይገኛል። ሰይፉ ሰምተን
ለምን ጉዳይ ነው ማገናኘት የፈለጉት? ያው እሱ በቃ ያው እሱን ስለሚመስል ብቻ ነው። በቃ መንታ ነው የመስሉት ለሴፉ ጋር እና እንዲረዳው ነው።
እ፣ ይቅርታ ሰይፉ ከሆነ ኢቢኤስ ይደውሉ።
አ- ኢቢኤስ ነው።
አዎ ስንት ስንት ላይ ስንት ነው የኢቢኤስ መገኛው?
እዛው የ YouTube ድረገጻቸው ላይ check ያድርጉ።
አ በ YouTube ድረገጽ ላይ አዎ
እሺ እሺ እሺ እናመሰግናለን።